ሄሎ አቤት አቤኔዘር አቤት እንዴት ነህ?
እግዚአብሔር ለን ትላንት ማለት ነው እ እ፣ መርካቶ
እሺ
እ፣ ዘቢዳር የምትባል መልሳልህ ነበር አብ- ወስደህላት ተበላሽቷል ብሎ
እ፣ ታስታውሳለህ ዘቢዳ ተበላሽታለሁ መርካቶ አምስት ኪሎ
የመርካቶ እኮ ማን እንትና ነበራ የሚወስደዋል አማኑኤል የሚወስደው አይደል
አይ አይደለም
እ። እኮ አማኑኤል ሳይሆን ዘቢ- ዘቢዳር በሚል እኮ አድሚኑ አማኑኤል ዘቢ- ነበራ አማኑኤል ነበራ የሚወስደው ሴልስ ነው እንትን ያላቸው ሴልስ ነው መጀመሪያ
አዎ እኮ ይሄ አማኑኤል ነበረ እንትን ነው አ- ተመልሶ ነው አይሆናቸውም እ፣ ብሎ ደቃቁ አይሆናቸውም ብሎ
ኦኬ ሙሉውን ስለዚህ መልሰሃል ማለት ነው ሙሉ መልሼዋለሁ አዎ።
እሺ እንትንስ እ፣ እ፣ ሱፍም አንተን የወሰድከው ኤልያስ የሚል አ፣ እንዳለ ነው የተመለሰው ሱፉ ተካሉ።
ስላልተመዘነ ነው አይደለ
እ?
አልተከፋፈለም አይደል
ሱፉ እ።
አዎ አልተከፋፈለም ስለዚህ ሁለቱንም መልሰኸዋል አዎ መልሷል ሁሉ መልሷል በቃ እሺ እሺ ደውላ ሰው የዛው ኮል ሴንተር እሺ እሺ